ይባል።
ሰላም ጤና ይስጥልን። ችብችብ
ሰላም ጤና ይስጥልን።
አበስጥልን።
ቅዳሜ ዕለት ስኳር አዘን ነበር በ group እሺ delivery date እሁድ ነበር የሚለው። እስካሁን ኮድም አልተላከልንም፣ delivery ውም አልመጣም።
ነው ትናንት በዓል ስለነበር ነው፣ ለዛ ነው። እስኪ ስልክዎትን ይንገሩኝ። ይቅርታ።
ዜሮ ዘጠኝ አስራ ሁለት እሺ
ዘጠና ስምንት ሀያ ስድስት ሰማንያ ስምንት
okay። ለነገ ነው የሚመጣልዎት። ነገ ቢመጣ መረከብ አይችሉም?
እንችላለሁ።
በቃ ለነገ ነው የሚመጣልዎት። ይሄ
እሺ እሺ፣ እሺ እናት፣ እሺ መልካም ምሽት።
መልካም ምሽት።